ጤና ይስጥልን።
hello
ጤና ይስጥልን ቤተሰብ
እንትን ቴሌግራም አሁን ያወርክ ነበረ የኔ account የ Bestbet account ላይ እሺ
ብር ያለው ብር አወጣ እንድ- ወዴት ሄደ አላውቅም።
እ አወጣሁት ማን ያወጣው
መይ በ- እኔ ማ- ማታ ጠዋት ላይ ብር ያ- በዛ አስቀምጬ ተኛ።
እሺ ከዛ አሁን ስነሳ አሁን check ሳደርግ ደግሞ ብር አጣው።
እሺ ስልክህን ትነግረኛለህ check ላደርግልህ እሺ ዜሮ ዘጠኝ እሺ አንድ ጊዜ ጠብቀኝ ዜሮ ዘጠኝ ሰባ ሰባት እሺ ሀምሳ አንድ እህ
ሰማንያ ሁለት እሺ ሰማንያ አምስት ስንት ብር ነው አንድ ሺህ ሁለት መቶ ነበረ።
አስገብተህ ማታ አስገብተህ ጠዋት ስትነሳ የለም
አይ አላስገባም። ጫ- በ- ብር አስገብቼ ስጫወት ጫወት ጫወት ጊዜ እሺ በ- አንድ ሺህ ሁለት መቶ ሲደርስ ተን- በ- በቃ እኔ ተኛው okay እ?
ከዛ በኋላ የት ሄደ ብሩ
አላቆማ አንድ አንድ አንቺ check አድርግልኝ አንድ ሺህ ሁለት መቶ
አንድ ሺህ ሁለት መቶ እሺ ጠብቀኝ አንድ ጊዜ እዚህ መስመር ላይ እሺ አ መስመር ላይ ጠብቀኝ አንድ ጊዜ እሺ
ትናንት ነው አይደል
ዛሬ ጠዋት ዛሬ ነው አዎ፣ መጨረሻ ብር መጨረሻ balance እም፣ ልክ አሁን voucher ላይ ነው ያለው እሺ ብሩ አንድ ሺህ ሁለት መቶ ብር voucher ላይ ነው ያለው እሺ history ላይ ገብተህ
እሺ voucher history ኮድ አለች እሷን ኮድ deposit አድርጋት እሺ account ላይ
እን የትኛው account?
ያንተ account ላይ ይሄ ሰማንያ አምስት መጨረሻ ያንተ ቁጥር አይደለ አዎ እሱ ላይ deposit ስታደርግ ወደ account ወደ Bestbet account ይገባል እሺ voucher ኮድ voucher history ላይ ይገባልና
voucher ይገባል በ- በዛኛ
እኮ ይኸውልህ አሁን ስድስት ኮድ ናት ስድስቷን ኮድ ይዘህ ሄደህ voucher ላይ ማለት ነው voucher deposit ላይ
እሺ deposit አድርጋት እዛው
ስድስት ኮድ የት ነው እ እ
አሁን ብር voucher ላይ አለ አዎ ብር ቮቸር ላይ ነው
cancel ማድረግ ይችላል እስቲ ይኸው አንተ cancel ሳይሆን ማድረግ ያች- እ የምችለው deposit አድርገውና account ላይ
እሺ በዛኛ ወዴት ሊያገኘዋ
ይኸው አሁን እኮ voucher ላይ ነው ያለው ብር እኮ አልገባም አንተ ጋርም የለም አየር ላይ ነው ያለው ስለዚህ አልወጣማ አልወጣም ስለዚህ አዎ፣ ማንም እንዳይወጣ- ሰማ- ማንም ሰው አልወሰደም አዎ አሁን ሰው የሚወስደው ግን ኮዷን ከወሰዱብህ ሊወስዱብህ ይችላሉ ስለዚህ በእንትን አንተ ኮዷን ያዝና አንተ ራስ ስልክ ላይ account ላይ ኮድ ማለት ነው።
ኮዱ ትነግረኛለህ እኔ አላውቅማ በዛው ማየት አትችልም አይ ኮድ መናገር አልችልም እኔ ይኸውልህ account history ላይ ግባና አንተ እሺ።
ራስህ ታገኘዋለህ እሺ voucher history የሚል አለ voucher ወዴት ልግዛ ቮ- account history አለ አይደለ page ላይ አዎ አዎ ከዛ voucher history የምትል አለች ፈልግና እሺ እሷን ከዛ ኮዷን ታስገባታለህ እዛ የሆነች box አለች ቦክሷ ላይ እሷን አስገባት እሺ እሺ እሺ አንድ እንትን ፊደል አለው እና ቁጥሮች ናቸው እሺ እሺ